ጤና ይስጥልኝ ጉዳይ ሀና እኮ ምን ልርዳ?
ሄሎ ሄሎ
ጤና ይስጥልኝ።
አብሮ ይስጥልን።
ስራ ፈልጌ ነበር።
እሺ።
ምን አይነት ስራ?
ቡድን ተተዙ ምንድን ነው የሚሰሩት እርስዎ? እኛ እርስዎ ምን መዘግቦት
በምን አይነት አላችሁ?
ምን መሰሉት እኛ እናንተ ባላችሁ የሙያ ዘርፍ ነው የምንመዘግባችሁ እና በዚህ በዚህ እሰራለሁ ብሎ ከነገሩኝ በዛ የሙያ ዘርፍ ልመዘግቦት እችላለሁኝ። ምናልባት እኛ ጋር ያለው ምርጫ ከእርስዎ ሙያ ጋር ላይሄድ ይችላል እና እርስዎ የሚችሉትን ይንገሩኝ።
አይ እኔ እንኳን ሙያው ሳይሆን በጫኝና በማውረድ በመሸጥ ነገር ነው።
ጫኝና አውራጅ እና ሽያጭ አዎ ሰርተውበት ያውቃሉ?
አዎ አዎ፣ በዛ ስራ እሺ እሺ። በሁለቱም ነው?
እ በሁለቱም በ- በቃ
እሺ። የት አካባቢ ነው የሚኖሩት?
ጤና